ሄሎ ሄሎ፣ ጤና ይስጥልኝ። ቤት ቤት ቤት ቤት እንትን አክቲቬት እንድታደርጉልን ነበር
ምንድን ነው?
እ፣ ፋይል እንድጭኑልን ነበር። በቀደም አግሪመንት ፈጽመን ኦኬ፣ ኤጀንቶች ናችሁ?
አዎ
መች ነበር የጨርሳችሁት? ብር ምናምን ጨርሳችኋል?
አዎ አዎ፣ ከትናንት ወዲያ አይደል?
ከዛ ያሳወቃችሁ ነበር እዚህ?
እ፣ ትናንት ነበር የተቀጠረን የሆነ እንትን ያላለልን ነገር ነበር።
ኦኬ፣ እሺ፣ ቆይ አገናኝ፣ እሺ።
ኤችዲ እና ኬብል ምናምን አለ።
ጨርሳችኋል አሁን ሁሉንም?
ሁሉንም ጨርሰናል።
ማን ልበል? ኤጀንት ስም አለማየሁ ወልደ ማርያም
ኤን ሰላሳ ስምንት አይ ሀያ አምስት ቢ አስራ አንድ
ሄሎ ሄሎ፣ ቢ ሀምሳ ሄሎ፣ ሶስት አለማየሁ ነኝ። ሰላም ነው እግዚአብሔር ይመስገን።
አለማየሁ ነኝ።
ኤን አርባ አራት
እሺ ምን ኤኒ አለ ዲስክ ከፍቼ ላለሁ ኤኒ ዲስክ አክቲቬት እንድታደርጉልን ነበር።
ሾፑ እንዲጫንልን እ፣ አዎ አዎ፣ ሶፍትዌር ፋይሉ አላችሁ? ፋይሉ እ ፋይሉ እ አለቅ ፋይሉ
የ- ምንም ማለት የለንም። አዲስ እኮ ነው።
በቃ እሺ፣ እሺ ዳውንሎድ አደርግልሃለሁ። እሺ።
ኦኬ አዎ። እ፣ ልንገርህ እንትኑን ኤኒ ዲስኩን ቁጥሩን እ፣ ንገረኝ እስኪ ቁጥሩን አለማየሁ